ሄሎ
ሄሎ ሄሎ ወይ እንደሰን ወይ አቤት አቤት የተ- የታዘዘው ከፊግ ብራንች ነበር። እሺ ከፊጋ ብራንች ነው ስለዚህ በቃ አስወጪልኝ ይኸኛውን የክሬሜንድ ቢንሱ እንዳይወጣ በቃ እሱን ልስጠው ጋር ያንኛው እሺ።
ተቃራኒ ብዬ ጥፌ ነበረ
እሺ አይውጣልህ ያኛው።
አ- ያኛውን አዎ በቃ ልስጠው እዛው ጋር ነው።
እሺ እሺ እሺ ንገሪያቸው እንዳያስወጡት ጻ- ጻፍላቸው ድጋሚ አሁን። እሺ
እሺ ጽፍላችኋለሁ ግን ንገሪያቸው አስወጡልኝ።
ብዬሽ ነው። ቀድሞ እሺ።
ታስወጡት እሺ እሺ አንተም ጻፍላቸው አሁን ቶሎ ጻፍ። እሺ ሳይወጣብህ